አይ ቀይ ቀይ ያደረገችበትን ነው የምደውለው። እኔ አልደውልም። ቀይ ይሄንን ትዛልና ይሄ አ ይሄ marketing ናቸው አብዛኞቹ። አ፣
hello hello hello፣ ጤና ይስጥልኝ ሰላም ነው?
አለው። እግዚአብሔር ይመስገን። ከውዳ vehicle manufacturing ነበር የምደውልሎት።
እም፣ እም።
ከውዳ vehicle manufacturing ነበር የምደውልሎት።
okay እሺ ሚሊኒየም እ፣ አዳራሽ ሚሊኒየም አዳራሽ ላይ ስልኮትን ወስደን ነበር
አ አ ትክክል እና ነገ ሶስት ሰዓት ላይ የጽሁፍ ፈተናና የ practice exam ስላለክ በ call እም፣ center ነት ሶስት ሰዓት ላይ ለቡ መብራት ኃይል አርሴማ ፊት ለፊት office እንዲመጡ ለቡ ነበር። አዎ ለቡ መብራት ኃይል አርሴማ ፊት ለፊት አርሰ አዎ ከዛ ሳፊ okay
ብለው ይጠይቃሉ። ከዛ ያሳዩት ወይም ደውሉልን።
እ፣ ስልክ ማግኘት እችላለሁ አይደል?
ምን
በዚህ ስልክ hello ብደውል እ፣ ማግኘት እችላለሁ ነገ።
አዎ ደውልልን። አዎ
ኦኬ እሺ እሺ ትመጣለህ አይደል?
አ አ
እሺ
እሺ።
መልካም ቀን